ሄሎ ወይ አለቃ ወይ ደህና ገባህ?
ሰላም ገባሁ ወንድሜ። ልጆችን ስታንጫጫ ነው የተረዳሁት።
እ ልጆችን ሰምቼ ነው ሰላም ገባሁኝ፣ ሰላም ገባሁኝ።
እሰይ እሰይ። አይ እንትን ነው መዝሙር ነው ልጆች አይደሉም።
ነው እንዴ?
አ መዝሙር ነው ተካ
ሰላም ገብቻለሁ ወንድሜ፣
እ እሺ እሺ፣ መልካም እረፍት።
ሰላም ገብቻለሁ።
እሺ እሺ፣ መልካም እረፍት።
እሺ፣ አሜን ለሁላችንም። እሺ አሜን።